ሄሎ ጤና ይስጥልኝ።
አዎ ደህና ስለዚህ ስር
አቶ ሙክታር አብዲ
የስ ከአሪፍ ፒ ነበር ደውሎ ሳምሬ ትባላለሁ።
አዎ አለ እኮ ሶስት መቶ ነበር በውስጥ ላረግ እስካሁን አልመጣም።
አዎ፣ አሁን ስለተስተካከለ እሱን ለማሳወቅ ነበር።
ኦኬ አዎ አዎ አዎ፣ አዎ፣ እስከካከለ አሁን አሁን ተስተካክሎሎታል። አዎ ደንበኛችን ወደ ቤቴክስ ገቢ ሆኗል።
ለአሁን ለኦንላይን እንገባለን።
አዎ እሺ ደንበኛችን እሺ መልካም ቀን ላ- ላ- እ ምን አሉኝ ላስገባህ ወይ- ላስገባህ
ምን አሉኝ
ላ- ለመልሰህ ሶስት መቶ
ሶስት መቶ አዎ ተስተካክሎሎታል። እሱን ለማሳወቅ ነው የደወል ነው።
አዎ ኦኬ ኦኬ ኦኬ ሲስተር እሺ ደንበኛችን መጣ እኮ እናመሰግናለን።
መጣ እኮ ስለዚህ መጣሎታ እሺ እሺ ደንበኛችን እናመሰግናለን። መልካም ቀን ይሁንልን።